ጤና ይስጥልኝ ማሊባባ
ደውዬልሽ ነበረ በቅድም ምን ነበር?
ሁለት ሺህ ሶስት ቴሌግራም ጋር ገብተኸኝ ብለሽኝ ሊመጣልኝ አልቻለም።
ማሊባባ dot net ላይ አለ ሁለት ሺህ ሶስት ሞዴል አለ።
አጣሁት እኮ በዚህ ስልክ መላክ አትችልኝም?
አባት በቃ መላክ አልችልም።
እንዴ አጣሁት እኮ ወደ መጨረሻ አካባቢም የለም። ለዛ ነው ወደ መሀል ላይ መሀል ላይ ፈለጉት። ሁለት ሺህ ሶስት ነው ዋጋው አንድ ሚሊዮን ሶስት መቶ ሀምሳ ሺህ ብር ነው።
አጣሁት። ይቆይ